hello ጤና ይስጥልኝ ChipChip hello hello አቤት ሰላም ሰላም እንትን ከፍዬ ነበር አሁን የማንጎ ማስተካከል አይቻልም መቶ ዘጠና አምስት ቆረጥ መቶ ዘጠና ስድስት ያንድ ኪሎ okay ስልክ ይንገሩኝ እስቲ መሽ ዘጠኝ ሰላሳ አምስት ሰላሳ አምስት ሀምሳ ዘጠኝ ሰባ አንድ ሀምሳ ዘጠኝ
ገነት በሚል ነው አዎ የፊተኛው የከፈልኩም መቶ ዘጠና ስምንት ነው የቆረጠብኝ
okay አሁን ሀምሳ አምስት ብር ከመክፈሉት በፊት የነበረው ሌላኛው አዎ አዎ ፊት create አድርጌያለሁ አዎ እንደገና- መቶ ሀምሳ ብር ቻርጅ ያደረጉት የ delivery
okay እሱ ነው አዎ አዎ እሱ እና ነው cancel መሆን አይችልም እ፣ ችግር የለም ይሄኛውን group ያስገቡበት ሰው
okay fail ያርግና refund ይደረግሎታል በራሱ በቴሌብር account ዎት እሺ በቃ ያኛው ላይ ግን complete ያድርጉት ያንን አሟላለሁ እሺ በቃ እሺ እሺ እሺ እሺ አመሰግናለሁ እሺ